ጤና ይስጥልኝ ሁሉ ስፖርት በኮም ልርዳዎት?
ጤና ይስጥልን።
አብሮ ይስጥልኝ ምን ልርዳዎት?
ትናንትና cashback አስመዝግቤሽ ነበረ እና አላፊም አልመለሳችም።
ካሽባክ
አዎ ከሰማንያ odd በላይ ሆኖ
እሺ፣ loss የሆነበት ስንት ስንት ላይ
ሁለት team ሁለት ሁለት team loss አርጓል loss አርጓል።
ስንት እና ስንት odd ናቸው?
odd ወደ ሰባት መቶ ነው።
አይደለም ስንት ስንትና ስንት
loss ያደረገው ነው እም
አንድ ነጥብ ሰባት እና ሁለት
እሺ total odds
ሰባት መቶ ምናምን
እሺ abandoned game አሉት?
እ የተራዘመ game አሉት ወይ የተቋረጠ?
ኧረ አልቋል አልቋል።
ሁሉም እ፣ አረንጓዴ በርቷል ከሁለቱ በስተቀር አዎ እና እሱን ታ- ሳቀናንሰው ሰባት መቶውን እንትን ሳካፍለው ወደ ሁል- ወደ ሁለት መቶ ሰላሳ ምናምን ቆር ነው የሚሆነው። እሱ ደግሞ ሁለት መቶ percent ነው የሚሆነው ወይም ሁለት አ- እጥፍ ማለት ነው።
እሱ ገብቶኛል። እንትኑ የቆረጡት በቦነስ ነው ወይም bo- bonus ቀላቅለዋል ሲቆርጡ?
እ፣ ይኖረዋል። አዎ እንደዛ ከሆነ ቦነስ መልሶ የለውም።
ሌላ ሳ- ጭ- እንትን እኮ አለው ሳንቲም ጭምር አለው ሌላ አ እኮ ቦነስ ከተቀላቀለበት ቦነስ መልሶ አይሰጡትም።
እንደዛ ነው።
አዎ ለዛ ነው።
እሺ እሺ፣ አመሰግናለሁ።